ቤት ዘዴት ነው የሚለው ሰላም ነው ሰላም ነው withdraw አድርጌ አልደረሰኝም ነበር እሺ አሁን የደወልክበት ነው የቤት ቤት ቁጥር አይደለም ሌላ ነው ልንገርሽ hello hello ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ሰባት ሀያ
ዜሮ ዘጠኝ ሀያ ሰባት ሀያ ሀያ ዘጠና ሰባት ሰማንያ
ሰማንያ ስንት ብር ነው
ሰላሳ ሺህ ብር
መቼ ነው ሙዚቃ ያደረከው እ መቼ ነው ሙዚቃ ያደረከው አሁን አካባቢ ትንሽ ቆየት አልኩኝ
ወደ ዘጠኝ ሀያ ሰባት ሀያ ዘጠና ሰባት ሰማንያ አይደል አ እ confirm አድርጌልሃለሁ ትንሽ ቆይቶ ይገባልሃል እሺ
መልካም